የመጣው
hello
አቤት
አይሰማም።
ይሰማል አባ
cash እስከ ሁለት ሚሊዮን ምን አላችሁ? ባንክ ያለበት
እስከ ስንት እስከ ሁለት ሚሊዮን
ምን አይነት መኪና ነው አንተ የፈለከው?
እነ Tucson አይነት እንደ C-HR ምናምን
C-HR ም Tucson ም የለንም።
ምን አለሽ? ፔጆም እ እ
ፔጆም ካለ ይሆናል።
ፔጆ
አዎ
እስቲ እሺ፣ ቁጥር ቁጥር ልስጥህና እም፣ check አድርገው
እሺ ንገሪ።
ዜሮ ዘጠኝ አስራ አንድ
አስራ አንድ ሀያ ስድስት
ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና ዘጠና አዎ
እሺ እሺ